ጤና ይስጥልን። Hello ቪዛ ሊዲያ ነኝ። በኩል ምን አይነት የጉዞ መረጃ እንስጠት? ጤና ይስጥልን። ምን አይነት የጉዞ መረጃ እንስጠት?
ወደ ባህር ዳር ጉዞ ፈልጌ ነው።
ወዴት ሊሄድ ነው ያለው? ደንበኛ ስም
ባህር ዳር ባህር ዳር ባህር ዳር። እሺ፣ በምን በምንድን ነው plane።
የሄድከው? በ plane። Okay። የትኬት ዋጋ እንድነግሮት ነው የፈለጉት?
አዎ፣ እሺ እ መች ነው የሚሄዱት? የትኬት ዋጋ ከቀን ወደ ቀን ይለያያል።
ቅዳሜ ነበር ጉዞ ያሰብኩት።